አሸኙትም ሞይ አሸኙትም ሞይ መሄዱ አይደለም ሞይ አሸኙንም ሞይ አሸኙንም ሞይ ልንሄድ አይደለም ሞይ መሽቶብናል መሽቶብናል ብንሄድ ይሻለናል መሽቶብናል መሽቶብናል ብለን ያመልጠናል መሽቶብናል መሽቶብናል ቤት ይቆጡናል ኧረ አንቀርም ኧረ አንቀርም አታሳልቁን ምን ትሆናለች ምን ትሆናለች ኩርባን ይዛለች ሲለያዩ ሲለያዩ ማዶ ማዶ እያዩ መርቋቸው መርቋቸው ይስመር ጋብቻቸው በዓመታቸው በዓመታቸው ከብረው እንያቸው ትሞገስ ትሞገስ ሙሽሪት ትንገስ አሃ አግኝታለች ሸጋ አግኝታለች ሸጋ ባሳር በፍለጋ አሃ የእኛ ሙሽራ የእኛ ሙሽራ ሞገሱ ሲያኮራ አሃ የዛሬ ዓመት የዛሬ ዓመት የማሙሽ አባት አሃ ሲወለድ ማሞ ሲወለድ ማሞ እንመጣለን ደግሞ አሃ ለክርስትና ለክርስትና እንመጣለን ገና አሃ ሎሚ ወሸባ ወሸባ ገዳይ ሎሚ ወሸባ ወሸባ ገዳይ ሙሽር ጨክነሽ መሄድሽ ነው ወይ አብሮ አደግ ጓዶችሽ ለከርሞ የታጩ ዛሬ ስትለይ በንባቸው ተራጩ ሙሽሪት ልመጪ ጎጆሽን አሙቂ እንግዲህ ልጅነት አይመጣም እወቂ ውቤ ከረሜላ ውቤ ከረሜላ ሰው አላሰኘኝም እኔ ካንቺ ሌላ ውቤ ከረሜላ በምን ቃል ልግለጸው ይሄን ደስታዬን ሳስበው ኖራለው የዛሬው ቀን እውን ሆነ ዛሬ ህልሜና ምኞቴ የትዳር አጋሬ ናቻዬን ማግኘቴ ውቤ ከረሜላ እጥፍ ዘርጋ እንዳለንጋ ተወርወሪ እንደ ሎሚ እንደ ሎሚ መዓዛዬ ነሽታዬ ተንፈላሰሽ በገላዬ በገላዬ ነይነሳፈር በይነሳፈር ነይነሳፈር በይነሳፈር በተደላደለው በትዳር ባቡር ነይነሳፈር ትዳር መልካም ነገር አቻ የሌለው መልስ ራስ ምስል መመልከቻ ነው። አንተ ትብስ አንቺ እንባባልና እንዝለቅ በፍቅር በትዳር ጎዳና እንሳፈር አለ ገና አለ ገና ገና የወንድሞቿም አለ ገና ገና የእህቶቿም አለ ገና ገና የወንድሞቹም አለ ገና ገና የእህቶቹም አለ ገና